hello
አቤት hello
አይሰማም?
ይሰማኛል እሺ ይሰማኛል። ምን ልርዳ?
ቦነስ ትለቂልናለሽ ወይ እሺ ንገረኝ። cashier code ዋል አስር ሀምሳ ስድስት አስር ሀምሳ ስድስት ሰባ ስምንት ሀምሳ ዘጠኝ ሰባ ስምንት ሀምሳ ዘጠኝ አ
እሺ
ምሳ እንብላ brother እኔ ጋር ኧረ ትንሽ ብላ hello አቤት postponed የሆነ ጨዋታ ስላለው እ መጠበቅ አለብሽ። ሀያ አራት ሰዓት መሙላት አለበት።
እሺ ከዛ ውጪ ይለቀቃል ነው
አዎ ግን አንድ lost አለ። ቦነስ ካለ አለ።
ይለቅልሃል
እ postponed የሆነውስ እኮ postponed ኡ ሲሞላ ቦነስም ካለ ይገባልሃል፣ ይታረማል ያኔ።
እሺ
መልካም